ሄሎ ሄሎ ጤና ይስጥልኝ አባ
ልጣ
ትናንትና ማታ ብጅለዋል ብዬ አዎ።
እንዲህ ያለኝ ኮንፊርም አላ- አልተደረገም በዚህ ቁጥር ነው?
እ?
ቤስት ቤተ ቤስት ቤተ በዚህ ቁ- በዚህ ቁጥር ነው።
አይደለም እሺ ንገረኝ ቁጥርህን።
ዜሮ ዘጠኝ ሀያ ሁለት እሺ አርባ አምስት እሺ ሰማንያ ዘጠኝ ሰላሳ ሁለት እሺ ቼክ እያደረኩልህ ነው። እንዲጠብቅ Hello ወይ አባ ስድስት ሺህ ብር አይደል?
አዎ እሺ confirm አድርግ ይላል። ትንሽ ቆይቶ ይገባል።
አመሰግናለሁ እሺ እሺ መልካም ቀን